ክብሯም ለመቀበል እየመረጣ ለጎን የነ ውበት እንኳ የነሸገን መንደር የነ አባ መረዜ የነስበር ሀገር መች ጎበዝ ብቻና ውብ ያበቅላል ጎንደር በማፈር ባህሪ ኩራት የታደለች ገራሙ ሲትጋየች ወዶ ጭንቀኛለች ከወልዶ ለመኩራት ብሎም ለመከበር ይመረጣል ጎንደር እጅስ የጎንደር ልጅ ናት የቃል ኪዳን መሰረት አትመለከትባት ምንም አይለውጣት ክፉ ተንኮል ሳትሰራ በትዳር አምራ ከብራ ኢትዮጵያ ድራኮና ገባለች ከአንዱ ጋራ ኢትዮጵያ ድራኮና ገባለች ከአንዱ ጋራ ሰባት ሰባት ደረትሽ ዞሮ የማነሽ ወይዘሮ አጠቃለው ሲያሞት ቅለው ቅድርድር ታማኝና ቆንጆ ያበቅላል ጎንደር እንግዳ ወዳና ስቃን ገጀደፊ ትውልዷ መቼማ በገና ደራፊ ጎርጎራ ተነስቶ አድሮ ቆላ ደባ ለዛ አርማጭ ሆነው ተክልሎ የገባ ተክልሎ የገባ ጎንደር ተወልዳ አድጋለች፣ ሰሜን ሰካ ትላለች፣ ለዛን ተጎን አትፋለች፣ ቁማታ ባብላለች አሸንክታ ቀሚሷ ገዳይ ወተቱ ጥርሷ ያምራል መና ፀጉሯ ታነጋግረኝ ረሷ ያምራል መና ፀጉሯ ያነጋግረኝ ረሷ ተወልዶ ለመኩራት ብሎም ለመከበር ይመረጣል ጎንደር። ተወልዶ ለመኩራት ብሎም ለመከበር የእንፍራዝ አበባ አንቺ ድንጋይ ናማ ነይማ ነይማ የዛ ጀግና ልጆች ናቸው ኩራተኞች ለሳቅ ለጨዋታ አይጠገቤዎች ሴቶቹ ቆንጆ ወንዶቹ ደዋሳ አባታቸው ጀግና ለራሱ ማይሳሳ የመቅደላው ነብር የቋራው አንበሳ ዘላለም ይጠራል ያመይሳው ካሳ ያመይሳው ካሳ እጅስ የጎንደር ልጅ ናት የቃል ኪዳን መሰረት አትመለከትም